በከተማው አለ ሆይ በሀገሩ አለ ሆይ በከተማው አለ ሆይ በሀገሩ ናድነን አድነን ክፉን ስራ ከሚሰሩ ንጉስን ንጉስን እምባለ ጭራውን የኢትዮጵያን ብርሃን ክብሯና ጌጧ